ሄሎ ሄሎ ሰላም እንዴት አደራችሁ?
እግዚአብሔር ይመስገን እንዴት አደርክ?
ይቅርታ እንትን ሆኖብኝ ነበረ ማሽን TIN ነበር ስመዘግብ ስም ተሳስቼ አንድ ፊደል ተሳስቼ ድጋሚ ስመዘግብም double ነው ይለኛል እና እሱን እንትን ማድረጊያ የለም edit ማድረጊያ ወይ ማጥፊያ
እሺ ከኮምፒውተር ጋር የሚገናኝ ነው አዎ አዲሱ ነው ከኮምፒውተር ጋር የሚገናኝ ነው
maintenance ውስጥ ትገቢያለሽ
እ maintain maintain maintain መጀመሪያ ላይ በጎን እኮ በጎን ከ POS maintain እሺ እሺ ከፈትኳት እሺ ከፈት
maintain ስላት ምን መጣ element employee company utility business status እሺ company ን ትነኪያለሽ እሺ ምንም የለም company ነች ቀስቷ የሆነች ሶስት ማዕዘን ወደ ጎን አለች አይደል three sided ነገር እሺ ቀስቷን ነኪ ከዛ ዝርዝሩን ያመጣልሻል customer ይላል አዎ company ስትነኪ አዎ መጣልሽ customer እሺ መጣ ልምረጠው እንትኑ customer ን ነኪ እ።
እ? ቆይ ይቅርታ ልሽ maintain ስነካት ማለት ነው እም።
company የምትለዋ ምንም የለም እኮ company ብሎ እኮ element አለ company አለ አይደለ ጠርዝ አለቻ ጠርዟ ጋር የሆነ አዎ።
ቀስቶች የሉ ትንንሽ ቀስቶች okay okay okay እሺ እሺ እሺ እሺ እሷን ስነካት customer መጣ company ነካሽ ቀስቷ ጋር ያለችን ቀስት አዎ ከዛ customer መጣልኝ እሺ customer ጋር ግቢ
እሺ ገባሽ አዎ
ምን መጣልሽ new save ይሄ ከእንትን company ሴቭ የምልበት ዊንዶ መጣ እሺ አንዴ መስመር ላይ ጠብቂኝና እንዴ ሊያ
እስኩ እስኩ
hello ማ አቤት ወይ እሺ customer ውስጥ ገባሽ አዎ customer ስነካ እ።
customer customer maintain የሚል window መጣልኝ
እሺ ኮድ የምትላለች አይደል ከላይ ከላይ ከላይ ኮድ የምትላለች ኮድ
ፈልጊ ኮድ የምት-
code editing እንድታደርጊ ነው support እያደረኩሽ ያለ እሺ customer list የሚለውን ልንከው ነው maintain ላይ ቆይ እሺ አልከፍልሽ code code እሺ እሺ እሺ አገኘኋት አገኘኋት ከዛ ጠርዝ ላይ እንደ ቅድሟ ቀስት ነገር አለች አ እሷን እሷን ስነካት ልክ- ዝርዝር አመጣልኝ ዝርዝር የ- ስሞቹን የ customer ኦችን ስም አዎ፣ ዝርዝር አዎ።
ማለት ነው ከዛ ወይ የምፈልገው መረጥ አዎ በ- በስሙ ወይ ትመርጫለሽ ወይ TIN number ኡን ታስገቢያለሽ ቅድም መጣልኝ፣ ልትቆርጪ መጣልኝ።
ያልሽውን ማለት ነው መጣልኝ በቃ click አድርጊውና
save መ- የምትፈልጊውን ስም መጣልሽ እንዲህ መጣልኝ ያለሽ?
check አደረኩ አንድ ፊደል ነበር ስህተት ያስተካከልኳት
መ- እኮ እሱን ፊደል እ፣ ስም እ፣ click አድርጊውና name ጋር ሂጂ እ name name የሚል አለ company name የሚል
company name
እኮ ስሙን ልታስተካክያ editing ለማድረግ okay ስለው እንትኑ መጣ ስሙ መጣልሽ አዎ አዎ የ customer ሽው አዎ save እሱን ልበለው?
ልኪና አይ save አትዩ ስሙን እ።
ልኪ ነካሁት click አድርገሽ ባዶ ቦታ ላይ name የሚል አለ ወደ ታች name አለ TIN number አለ የምትመዘግቢያቸው list ኦች ወደ ታች company name ከ code ከ code ስር ማለት ነው ኮድ አለ አይደለ አዎ አዎ name አለ trade name አለ TIN number አለ አዎ፣ name ኡ ጋር ሂጂና የምትፈልጊውን ስም ጻፊ እዛ ጋር click ስላደረግሽው ሙሉ የ customer ኡን ስም ሙሉን ጻፊ
እህ የ customer ኡን ስም ሙሉን አሁን የምትፈልጊውን ልትቆርጪለት ያሰብሽውን ማለት ነው
አልመርጥም እኔ ራሴ ነው የምጽፍለት መረጥሽ አይደል እዛ ጋር አገኘሁት እኮ ስሙን አልሽኝ አገኘሁት፣ አዎ። ስሙን በቃ ጻፍኩት።
click ስላደረግሽ እዚህ ጻፍ- ጋር አይመጣልሽም ጻፍሽ ስሙን ስክሪን ኔም ጋር።
አደረገው የካምፓኒ ስም መጣ በቲን ነምበሩ ቲን ነምበሩ ቦታው መጣ
እኮ ኤዲቲንግ አደረግሽው ስሙን አዎ አይዲካር እኮ አዎ
በቃ ከዛ ቲን ነምበሩን አስገብተሻል።
አዎ በቃ አስገባለሁ።
ሴቭ ብለሽ ውጭ።
አሃ፣ እሺ ሴቭ ሴኒ ቴክኖሎጂ ሴቭ ሰክሰስፉል። አዎ ሴቭ አለሽ በቃ ከዛ ሎጎስ እና ውጪ እና እንደ አዲስ ክፈች።
ከዛ እዚህ ጋር ወርክልከው wt ዶቲክ
ሎጎታች ባክ ባክ እያደረግሽ አዎ ከዛ እንደ አዲስ አድሚን ብለሽ ክፈችው። አዎ ኮ- እንደ አዲስ ነው የምከፍተው።
አዎ ክፈችውና ይመጣልሻል።
አሃ፣ ክፈች ሙሉ አድሚን ሙሉ ሙሉ አድሚን ሴኔ ትላ እንትን ላጥፋው ሙሉ
ምን ነው ኮሱ ሆሱ ሙሉ ላጥፋው።
አዎ አጥፊውና ኦኬ እሺ እሺ እሺ።
ሎጎን ስለኩያልሽ ለዛን አጥፊውና ከዛ ድጋሚ ኮሱ ላይ ግቢና እንደ አዲስ ማለት ነው።
አሪኝ ከዛ ደግሞ ፓስዋርድሽን አስገቢ። ከዛ ፖስት ላይ ግቢ።
ስለዚህ አገኘዋለሁ እንዳላስቸግር አ አ ችግር የለም እሺ አንዴ እሺ እየከፈትኩ ነው። አዎ መጣልኝ።
መጣልሽ? እሺ thank you በጣም ማየ እሺ አመሰግናለሁ። መልካም እሺ ቀን።
አሜን ሰላም